ስለባባ
ፈላጊ ነው።
አዎ፣ ምን ረዳሁት?
ቢጄም የሆስፒታል ስልክ ፈልገን ነበር።
የምን አሉ ቢጄም
ጊዜም ይጠብቃል።
ሀያ አራት ያለው ማለት ነው።
ኮት ለሁለት ስልክ ቁጥራቸውና አባት አዎ ስልካቸውን ዜሮ አስራ አንድ ስድስት
ዜሮ አስራ አንድ ስድስት አስራ ስምንት አስራ ስምንት ሰባ ሰላሳ አምስት ሰባ ሰላሳ አምስት እሱ አይሰራም። እሱኛ አይሰራም። hello
ሌላ ካላቸው ሌሎች እሺ ዜሮ አስራ አንድ ሶስት
ምን ዜሮ አስራ አንድ ሶስት ዜሮ አስራ አንድ ውስጥ ሀያ አንድ ሀያ አንድ
ዜሮ ዘጠኝ አስራ ስምንት ዜሮ ዘጠኝ አስራ ስምንት እሺ እሺ እሺ